hello ሰላም ጤና ይስጥልን ቤት
እስቲ ሰላም ነው። ከወደ ቴሌብር ወደ Best Bet account አስገባትና ብሩ አልገባም። Best Bet
ስንት ብር ነበረ?
እ ስንት ብር ነበረ?
please ስንት ብር ነበር?
ሁለት ጊዜ ሁለት ሁለት መቶ ብር አስገባትና እሺ deposit text ኧን ልከህልን ነበር እንዴ ቴሌግራም ላይ?
ትግስት deposit text ኡን ቴሌግራም ላይ ልከህልን ነበር?
አዎ ወደ ቴሌ ወደ ቴሌ ብር አስገባሁት ወደ account Best Bet account አልገባም። ብሩ እሺ።
ደግሞ ከቴሌ ብር ወጣ።
እሺ text ኡን ቴሌግራም ላይ ትልክልናለህ? ቴሌግራማችንን ታውቋለህ?
አረኩ አዎ አረኩ ላኩ እኮ ልከህልናል? በቃ አዎ check ሀያ ሁለት እናደርገዋለን።
ሀያ ሀያ ሁለት ሀያ አምስት ሁለት ሺህ ስልኩ okay እሺ
ያውና ትግስት አረኩ በ- ወደ ቴሌ- ቴሌግራም በቃ ትንሽ ጠብቀን እሺ። የብዙ ሰው ነው እንደዚህ ሆነ ያስተካክላል። እሺ እሺ account ኤ ደግሞ እ፣ ኮድ ደግሞ ት- ቀየረ እ፣ ምን ቀየረ?
እ፣ password ኡ
እሺ
password ደግሞ አ፣ እምቢ ያለ ነው
ረስተኸው ነው
አ፣ አ፣ ረስተኸው ነው?
አ፣ አይ ቀየርኩና መቀየር እምቢ ያለና እም፣
ሁለ- ሁለት ጊዜ አ፣ ተ- ስለ ብር ብቻ ነው። አሁን ብር ስ- ስጠይቅ አልገባም። ወደ Best Bet አ፣ አ፣
እሺ በቃ check እናደርግልሃለን።
እሺ ትንሽ ጠብቁን። እሺ እሺ እሺ እሺ መልካም እሺ